hello አቤት መልሼ አሁን ደወልኩኝና እሺ
እንትናችን order አችን ማለት ነው brain ላይ ብቻ የሚሰራው without contrast ነበር የሚሰራው እና እንትን cost ማወቅ እንችላለን።
ይችላሉ። brain MRI without contrast ነው የሚለው አ አ ዊዝ አይደለም።
with አይደለም without contrast አምስት ሺ ሶስት መቶ ብር
አምስት ሺ ሶስት መቶ አዎ፣ inclusive እንትኑንም ነው አዎ፣
አምቡላንሱን አዎ፣ ልክ ነው።
አምቡላንሱን inclusive። ስለዚህ ማደንዘዣ ደግሞ እዛው ማድረግ ይቻላል አይደል? እናንተ ጋር መድኃኒቱን ገዝተን ብንመጣ ማለት ነው።
እ እንግዲህ ከመድኃኒቱ ጋር ከሆነ ይጨምርባቸዋል።
አይ መድኃኒቱን እኛ የዚህ ማደንዘዣውን ገዝተነዋል። እዚህ አለ ይሰጡናል ሆስፒታሎቹ።
በቃ እንደዛ ከሆነ ሲመጡ ነው እሱን የሚያናግሯቸው እና ይዛችሁ ነው ለማንኛውም እዚ- እዛ ስንመጣ የሚወጋልን ይኖራል አይደለ? እሱ አዎ።
ማድረግ አለ አይደለ? ታንኪዩ ይኖራል።
እሺ እሺ እሺ።
እሺ